ጤና ይስጥልን ቤስት ቤት ቤቲ ነው የምንረዳው።
አብሮ ይስጥልን። እንትን confirm የምታደርግልኝ ነበር?
በዚህ ስልክ ነው።
አዎ ስንት ብር ነበር?
ሁለት ሺህ ሁለት ሺህ ሶስት ሺህ እና ሁለት ሺህ ለብቻ ለብቻ።
ሶስት ሁለት ሺ አንድ ሶስት ሺ ማለት ነው።
አዎ እሺ፣ አንዴ ጠብቀኝ። እሺ check ላድርግ።
እሺ
hello ወይ ወደ ቴሌብር account ሰላሳ ሰባት ሀያ ሰማንያ ሀያ ስድስት ነው የላኩት።
አዎ ልክ ነው።
እሺ፣ አራቱንም confirm አደርግልዎታለሁ። ትንሽ ቆይቶ ይገባል።
እሺ እሺ እሺ፣ ስለደወሉ እናመሰግናለን። መልካም ቀን።
እሺ ለሁላችን እሺ